ሰላም አሊ ባባ።
hello ሰላም ነው ባባ ነው።
ሰላም
ደህና አለን።
አለን። ይህን የተፖሰተ መኪና አይቼ ነበር። sport car
ቢጫዋን አ ቢጫዋ Celica አለች አ- አለች።
አለ አ።
እ፣ ስንት ነች?
አንድ ከሁለት
አስተያየት ሲደረግስ በዛች ተደርጎ የሚገርም አንድ ከስድስት ነበር የተባለችው መጀመሪያ እና ከዛ ባለፈው እንደውም ሰውየውም በቃ አያውጣልህም እንደዛ ብለው ነው በጣም ብዙ ተገዛግዘን ነው አንድ ከሁለት ያደረግናት።
እም፣ እና አስተያየት አያደርግም። እንትን ነው አንድ ጋቢና ነቻ።
አንድ ጋቢና ነው sport car ነው። አ።
አ፣ እንትን ነው ምንም ነገር የላትም ከኋላ።
ትንሽዬ compartment አለቻት። like ይሄ እንትን smart መኪኖችን ታውቃቸዋለህ? smart ኦቹን አዎ፣ ግን አይ ምና- ምናልባት mini ሆና ሰው ከያዘች ትይዛለች ወይ ነው። mini ለሰው ቦታ አላት?
እንኳን አትሆንም፣ ለሰው ለመጫን አትሆንም።
ለሰው አትሆንም።
አዎ just ሊሆነ ለእቃዎች ምናምን ማስቀመጫ ነው እንጂ ሰው አትጭንም።
እም፣ ሰው አትጭንማ። አይ፣ አዎ አዎ bro
እና አድራሻችሁ ጋር መጠን ማየት እንችላለን። አ?
በሚገባ መስቀል ፍላወር ናዝራ ሆቴል ነው የቆመችው። ናዝራ ሆቴል አዎ።
ጋር ስትደርስ ትንሽ ከናዝራ ሆቴል ዝቅ እንዳልክ U-turn አለች። ወደ ከደምበል ስትመጣ ከሆነ ማለት ነው። ካጎና ደግሞ የምትመጣ ከሆነ እ፣ ምስራቅ በር ጋር ሳትደርስ ከምስራቅ በር አዎ።
በፊት ባለው እ፣ መግቢያ ወደ
እሺ እሺ፣ አባ አመሰግናለሁ። አንድ ነጥብ ሁለት